ጤና ይስጥልኝ።
ጤና ይስጥልኝ። እንዴት ነሽ? እንትን መረጃ ፈልጌ ነበር ለመድኃኒት
ለመድኃኒት
አዎ፣ ማለቴ እንትን ምንድን ነው መነጽር ታዞልኝ ነበር እና
እ?
መነጽር ታዞልኝ ነበር ላይን ማለት ነው እሺ
እና የት ማግኘት እንደሚችል ማለት አሪፍ መነጽር እና በጥሩ በተመጣጣኝ ዋጋ የት ላገኝ እችላለሁ የሚለውን ስለማላቅ ለማወቅ ስለ መነጽር ከሆነ any መነጽር ወይ ልክ ማለት prescription ይዘህ ታገኛለህ።
okay፣ የት አካባቢ ነው እሺ።
ያለው?
እኔ እንትን አካባቢ ነኝ እ፣ ኮተቤ አካባቢ ኮተቤ?
አ አይ almost ሁሉም መነጽር ቤቶች prescription አሳይታቸው ነው የሚሰሩልህ። ያው የምትፈልገውን frame መርጠህ እንትኑ አዎ።
አይለያይም። እንደው የምትፈልገው frame ምናምን ካጣህ ነው እንጂ ችግር የለም።
okay።
ማንኛውም መነጽር ቤት ሄደህ prescription ኑን አሳይታቸው ይሰሩልሃል።
እኔ እንደ አጋጣሚ ታዘዘልኝ እንትን ነው ማለት የፀሐይ allergic ስለሆነ ያለብኝ ይሄ የእይታ ችግር የ distance ችግር ምናምን የለብኝም እና እ፣ ያዘዘልኝ መነጽር normal ይሄ ዜሮ ሶላሮች አ- ሶላሮች አሉ አይደለ እም፣
like በብርሃን ሰዓት የሚጠቁሩ ናቸው እና እነሱን ነው ያዘዘልኝ። ሰው እንትን አያስፈልገውም፣ ምንም አይነት ገለጣ ስለማያስፈልገው እ፣ ብታዛቸው ይሰጠዋል ምናምን ስላለኝ ምንም አይነት ወረቀት አልጻፈልኝም። በዚህ አይነት መልኩ ይሰራሉ የሚለውንም አላውቅም እና ችግር የለውም ስላለኝ ብቻ ነው አምኜ እንትን ያልኩት። ለዛ ነው የደወልኩት ወደዚህ።